ሄሎ ሰላም ጤና ይስጥልኝ ቤት ቤት ከላር ነኝ እባክዎ ምን ልርዳዎ? ኬብል የለም ሄሎ እባክዎ ደንበኛችን ድምጽ በጣም ርቋል እና እየተሰማኝ አይደለም አይ አይሰማም አይሰማም አባቴ አይሰማም በጣም ድምጽ ርቋል እ የበለጠ እየራቀ ነው ያለው ድምጽህን ሄሎ እሺ እሺ ምንድን ነበረ ሄሎ እ ይቅርታ ደንበኛችን ድምጽ በጣም አይሰማም ምንም እያልከኝ ያለውን እየሰማሁህ አይደለም ወይ በሌላ ስልክ ትደውልልናለህ እሺ እሺ